Hello Hello ወይ
Hello አቤት አቤት አይሰማም Hello፣ ጤና ይስጥልኝ። ሙባረክ ነካ።
አ ባለፈው አውርቼክ ነበረ ከሁዳ vehicle manufacturing ነበር የምደውልልክ።
አ
እ፣ አንተ መጫቸልኝም እኮ እመጣለሁ ብዬ አ፣ አይ፣ እዛ ነው።
እንትን ስላለ ልንገረክ ብዬ ነው።
ምን አሁን ኤግዚቢሽን አለን እና አ ኤክስፓን ነው አይደለ መግዛት የፈለከው አ እና discount ስላለን በእሱ ተጠቃሚ እንድትሆን ብዬ ነው።
እሺ እሺ አሁን ተጀመረ ምን አለ discount አዎ እስከ ሀያ አንድ ነው የሚቆየው። እ፣ ጀሞ ሶስት ሀጃን እ፣ light industry መምጣት ትችላለክ እንዴ?
ጀሞ ሶስት አዎ እኔም ሀጃን light ይከኝ ኢንዱስትሪ እመጣለሁ ሀያ መጥቼ ሺህ በዚህ ብር ልበል ቅድሚያ ትከፍልና አ ከዛ አርባ ሺህ ብር discount አለው።
እሺ ከመጣ በኋላ ምን ከፈለው ሌላው አዎ ሀያ ሺህ ብር ነው ቅድሚያ የምከፍለው።
ከዛስ
ከዛ በኋላ እንትኑን ትከፍላለህ ማለት ነው።
ታዲያ የቀረውን ቀሪውን።
ሶስት አዎ ሶስቱ ነው የምወስደው የምከፍለው
ምን አልከኝ?
ሶስቱ ነው የምከፍለው
ሀያ ሺህ ብር ቅድሚያ
እሺ እሺ መጥቼ እደውልልሻለሁ በቃ ነገ እመጣለሁ ትመጣለህ።
ነገ እመጣለሁ ና ዛሬ በቃ እሺ እደውልልሻለሁ እ፣ እሺ እንጠብቃለን። እሺ መልካም ቀን።